ዘዳንኤል ነቢይ ምዕራፍ ክልኤቱ በካልዕ ዓመተ መንግሥቱ አስመጥቶ ከጠየቃቸው በሁለተኛው ዘመን ሀለመ ሕልመ ናቡከደነፆር ናቡከደነፆር ሕልም አለመ ወደንገጸት ነፍሱ ወረስአ ሕልሞ ልቡናው ደነገጠች ሕልሙን ዘነጋው ስለምን ቢሉ የማለዳ እንቅልፍ ነበረበትና አንድም የዳንኤልን ክብር የሚገልጥ መንፈስ ቅዱስ አዘንግቶታል ወአዘዘ ንጉሥ ይጸውዑ ሰብአ ስራይ ስር የሚምሱትን ቅጠል የሚበጥሱትን ወሰብአ ሰገል የሚጠነቁሉትን ሰዎች ወጠቢባነ ብልሆችን ወለባውያነ ልበኞችን ወማእምራነ አዋቆችን ይጠሩ ዘንድ ንጉሥ አዘዘ። ወይንግርዎ ሕልሞ ለንጉሥ ለንጉሥ ሕልሙን ይነግሩት ዘንድ ወመፁ ወቆሙ ቅድመ ንጉሥ መጥተው በንጉሡ ፊት ቆሙ። ወይቤሎሙ ንጉሥ ሀለምኩ ሕልመ ሕልም አለምሁ ወደንገጸት ነፍስየ ልቡናዬ ደነገጠች ወረሳይኩ ሕልምየ ሕልሙም ትርጓሜውም ተዘንግቶኛልና ንገሩኝ። ወተናገርዎ ጠቢባን ለንጉሥ በሱርስት ጠቢባን በሱርስት ቋንቋ ንጉሥን ተናገሩት። ወይቤልዎ ንጉሥ ለዓለም ህየው ንጉሥ ሺህ ዓመት ያንግሥህ አሉት። አንተ ንግሮሙ ለአግብርቲከ ሕልመከ አንተ ለእኛ ለባሮችህ ሕልምህን ንገረን። ወናየድአከ ፍካሬሁ ትርጓሜውን እንነግርሃለን። ወተሰጦሙ ንጉሥ ወይቤሎሙ ለጠቢባን ተረስአኒ ነገሩ ንጉሥ መለሰላቸው። ጠቢባንን ነገሩ ተዘንግቶኛል አላቸው። ወእምከመ ኢታየድዑኒ ሕልምየ ሕልሜን ባትነግሩኝ ወይትፈክሩ ሊተ ትመውቱ ባትተረጉሙልኝ ትሞታላችሁ። ወትትበረበሩ ንዋየክሙ ገንዘባችሁ ይበዘበዛል። ወመሰ አይዳይክሙኒ ሕልምየ ሕልሜን ግን ብትነግሩኝ ወፈከርክሙ ሊተሂ ብትተረጉሙልኝ ትነስኡ ፍታክሙ ድርጎ እዳርጋችኋለሁ ወአስበክሙ ደመወዛችሁን እሰጣችኋለሁ። ወብዙሃ አከብረክሙ ፈጽሜ አከብራችኋለሁ። ወዳእሙ ንግሩኒ ሕልምየ ወፈክሩ ሊተ ሕልሜን ንገሩኝ ተርጉሙልኝ እንጂ። ወአውስእዎ ዳግመ ወይቤልዎ ንጉሥ ይንግሮሙ ለአግብርቲሁ ሕልሞ መለሱለት ዳግመኛ እንዲህ አሉት፣ ንጉሥ ሕልምህን ለእኛ ለባሮችህ ንገረን። ወፍካሬሁሰ ንሕነ ንነግሮ ትርጓሜውን ግን እኛ እንነግርሃለን። ወተሰጦሙ ንጉሥ ወይቤሎሙ ንጉሥ መለሰ እንዲህ አላቸው፣ አማን አእመርኩ አነ ከመ ታስተሐፍሩኒ እስመ ተረስአኒ ነገሩ ነገሩ ተዘንግቶኛልና እንድታሳፍሩኝ እኔ በእውነቱ አወቅኩ። ወእምከመ ይዜ ይትነግሩኒ ሕልምየ ባይሆንም ቀን ስጠን ብለውታል። ዛሬስ ሕልሜን ካልነገራችሁኝ አእመርኩ አነ ከመ ተሐስሱ ሊተ ዘትፈጥሩ ነገረ ሐሰት ቅድሜየ በፊቴ ልብ ልቦለድ ነገር እንድትነግሩኝ አወቁ። ዋይድዑኒ ሕልምየ ዘእንበለ ይህልፍ ጊዜሁ ጊዜው ሳያልፍ ትዝ ትዝ ሲለኝ ሕልሜን ንገሩኝ። ወአአምር ከመፍካሬሁኒ ትነግሩኒ ሕልሙን ብትነግሩኝ ትርጓሜውንም እንድትነግሩኝ አውቃለሁ። ወአውስኡ ካይበ ጠቢባን በቅድመ ንጉሥ ጠቢባን ዳግመኛ በንጉሥ ፊት ተናገሩ። ወይቤሉ አልቦ ሰብ በዲበ ምድር ዘይክል አእምሮ ነገሩ ለንጉሥ ንጉሥ የተናገር ንጉሥ የተናገርኸውን ነገር ማወቅ የሚቻለው በዚህ ዓለም ሰው የለም። ዋልቦ ንጉሥ አቢይ ወመልአክ ዘይስዓል ዘከመዝ ነገር እንዲህ ያለ ነገር የሚጠይቅ ገናና ንጉሥ አለቃ የለም። በሀበ ጠቢባን ወሰብአ ሰገል በጠቢባን ዘንድ በጠንቋዮቹም በጠንቋዮችም ዘንድ ወሰብአ ስራይ ስር በሚምሱ ቅጠል በሚበጥሱ ሰዎች ዘንድ እንዲህ ያለ ነገር የሚጠይቅ የለም። እስመ እጹብ ዝ ነገር ዘይስዓል ንጉሥ ንጉሥ የሚጠይቀው ይህ ነገር ጭንቅ ነውና። ወአልቦ ባዕድ ዘይነግሮ ለንጉሥ ሕልሞ ሕልሙን ለንጉሥ የሚነግረው ሌላ የለም። ዘእንበለ አማልክት እለ የኮነ ንብረቶሙ ምስለ ኩሉ ዘሥጋ አነዋወራቸው ከሥጋዊ ከደማዊ ጋራ ካልሆነ ከሥላሴ በቀር አንድም ከመላእክት በቀር አንድም አነዋወራቸው ከሥጋዊ ከደማዊ ጋራ ካልሆነ ከሰለስቱ ደቂቅ በቀር ወሶቢሃ ንጉሥ ተማ አብየ መዓተ ያን ጊዜ ንጉሥ ፈጽሞ ተቆጣ። ትርጓሜው እንደ ታሪኩ ነው። ወይዬ ቅትልዎሙ ለኩሎሙ ጠቢባነ ባቢሎን ጠቢባነ ባቢሎንን ሁሉ ግደሏቸው አለ። ወፃ ትእዛዝ እምኀበ ንጉሥ ከንጉሥ ዘንድ ትእዛዝ ታዘዘ። ወአኀዙ ይቅትልዎሙ ያጠፏቸው ጀመር። ወሐሰስዎሙ ለዳንኤል ወለአእርክቲሁ ይቅትልዎሙ ዳንኤልን ባልንጀሮቹን ዳንኤልን ባልንጀሮቹን ሰለስቱ ደቂቅን ይገድሏቸው ዘንድ ፈለጓቸው። ወተናገሮ ዳንኤል ለአርዮክ ሊቀ መበስላኒሁ ለንጉሥ የንጉሥ አዛዥ አለቃ የሚሆን አርዮክን ዳንኤል ተናገረው። ዘወፃ ይቅትሎሙ ለጠቢባነ ባቢሎን ጠቢባነ ባቢሎንን ይገድላቸው ዘንድ የወጣ። ወተስዕሎ ወይቤሎ ለአርዮክ መልአከ ንጉሥ የንጉሥ አለቃ አርዮክን ጠየቀው፣ እንዲህ አለው። በእንተ ምንት ወፃ ትእዛዝ እጹብ እምኀበ ንጉሥ ከንጉሥ ዘንድ እንዲህ ያለ ጭንቅ ትእዛዝ ስለምን ታዘዘ? አለው። ወነገሮ አርዮክ ለዳንኤል አርዮክም ንጉሥ ሕልም አይቶ ሕልሙንም ትርጓሜውንም የሚነግረው አጥቶ ነው ብሎ ለዳንኤል ነገረው። ወቦአ ዳንኤል ወአስተብቍዖ ከመ ያዕድሞ እስከ ሠሉስ ዕለት እስከ ሶስት ቀን ድረስ ቀን ይሰጠው ዘንድ ዳንኤል ገብቶ ማለደው። ወይንግሮ ሕልሞ ለንጉሥ ወይፈክር ሎቱ የንጉሥን ሕልሙን ተርጉሞ ይነግረው ዘንድ ለእነዚያ የነሳውን ለእሱ ሶስት ቀን ሰጠው። የንጉሥን ሕልሙን ተርጉሞ ይነግረው ዘንድ ለእነዚያ የነሳውን ለእሱ ሶስት ቀን ሰጠው። ወዋ ዳንኤል ቤቶ ወነገሮሙ ለአእርክቲሁ አናንያ ወአዛርያ ወሚሳኤል ዘነገረ ዳንኤል ወደ ቤቱ ገብቶ ለባልንጀሮቹ ለአናንያ፣ ለአዛርያ፣ ለሚሳኤል ይህን ነገር ነገራቸው። ሰለስቱ ደቂቅን ይዞ ሱባኤ ገባ። ወሰአሉ ሳይለ እምኀበ አምላከ ሰማይ በእንተ ዘህቡእ የተሰወረውን ነገር ይገልጥላቸው ዘንድ ሰማይን ከፈጠረ ከእግዚአብሔር ዘንድ ይቅርታን ለመኑ። ከመ ኢይሙቱ ዳንኤል ወአእርክቲሁ ምስለ ኩሎሙ ጠቢባነ ባቢሎን ዳንኤልና ባልንጀሮቹ ከጠቢባነ ባቢሎን ጋር እንዳይሞቱ። ወእምዝ ተከስተ ሎቱ ለዳንኤል በራእየ ሌሊት ከዚህ በኋላ ለዳንኤል ዕለቱን ተገለጠለት። ስለምን ቢሉ ጥሬ እንብላ በማለት ጨክኖ ነበርና፣ ስለተገለጠለት ግን ዕለቱን አልወጣም። ሱባኤ ለማስከበር ነው። ለሰለስቱ ደቂቅ በሦስተኛው ቀን ተገልጦላቸዋል። ወአእኮቶ ዳንኤል ለአምላከ ሰማይ ሰማይን የፈጠረ እግዚአብሔርን ዳንኤል አመሰገነው። ወይቤ ይትባረክ ስመ እግዚአብሔር ለዓለም ወእስከ ለዓለም የእግዚአብሔር ስም ለዘላለሙ ይክበር ይመስገን አለ። እስመ በወቱ ውእቱ ጥበብ ወምክር ወኃይል ጥበብ ምክር ኃይል የእሱ ገንዘብ ነውና በውእቱ ይወልድ ዓመታተ በጋውን በክረምት ክረምቱን በበጋ ፄባውያን በሚጠት የሚለውጥ እሱ ነው። አንድም ማቴዎስን በማርቆስ ማርቆስን በሉቃስ የሚለውጥ እሱ ነው። አንድም ዓመተ ደዌን በዓመተ ጥይና ዓመተ ጥይናን በዓመተ ደዌ የሚለውጥ እሱ ነው። ወመዋዕለ ሌሊቱን በመዓልት መዓልቱን በሌሊት የሚለውጥ እሱ ነው። አንድም ሰኞን በማክሰኞ ማክሰኞን በረቡዕ የሚለውጥ እሱ ነው። አንድም መዋዕለ ሐዘንን በመዋዕለ ፍስሐ መዋዕለ ፍስሐን በመዋዕለ ሐዘን የሚለውጥ እሱ ነው። ወያነብር ነገሥተ እንደ ሕዝቅያስ ያሉ ነገሥታትን በዙፋን የሚያስቀምጥ እሱ ነው። ወይስዕር እንደ ሰናክሬም ያሉትን የሚሽር እሱ ነው። ወይሁቦሙ ጥበበ ለጠቢባን ለጠቢባን እውቀትን የሚገልጥላቸው እሱ ነው። ወምክረ ለመካርያን ለመካርያን ምክርን የሚገልጥላቸው እሱ ነው። ወውእቱ ይከስት ዘእሙክ ንባቡን የሚገልጥላቸው እሱ ነው። ወህቡእ ትርጓሜውን የሚገልጥላቸው እሱ ነው። ወየአምር ኩሎ ዘውስተ ጽልመት የተሰወረውን የሚያውቅ እሱ ነው። ወሀቤሁ ሀሎ ብርሃን እውቀት ከሱ ይገኛል። አንተ አምላከ አበዊነ እገኒ ለከ ወእሴብሃከ የዮሴፍን ሕልም ለያዕቆብ የፈርዖንን ሕልም ለዮሴፍ የገለጥህ የአባቶቻችን ፈጣሪ አንተ ነህ። እገዛልሃለሁ፣ አመሰግንሃለሁ። እስመ ወሀብከኒ ጥበበ ወአእምሮ ጥበብን እውቀትን ገልጠህልኛልና ወነገርከኒ ዘአስተውቃዕኩከ የለመንኩህን ነግረኸኛልና ወአእዳእከኒ ህልሞ ለንጉሥ ወፍካሬሁ የንጉሥ ህልሙን ትርጓሜውን ነግረኸኛልና አመሰግንሃለሁ። ወሖረ ዳንኤል ኀበ አርዮክ ዘአዘዝዎ ንጉሥ ከመ ይቅትሎሙ ለጠቢባነ ባቢሎን ዳንኤል ጠቢባነ ባቢሎንን ያጠፋቸው ዘንድ ንጉሥ ወዳዘዘው ወደ አርዮክ ሄደ። ወይቤሎ ዳንኤል ኢትቅትሎሙ ለጠቢባነ ባቢሎን ዳንኤል የባቢሎንን አዋቆች አትግደላቸው አለው። አበአኒ ቅድመ ንጉሥ ሀበ ንጉሥ ሲል ነው። ወደ ንጉሥ አስገባኝ። ወአነ እነግሮ ለንጉሥ ፍካሬሁ ወህልሞ እኔ ህልሙንም ትርጓሜውንም ለንጉሥ እነግረዋለሁ። ሞሶብያ ስጡነ አብኦ ለዳንኤል አርዮክ ቅድመ ንጉሥ። ያን ጊዜ አርዮክ ዳንኤልን ወደ ንጉሥ ፈጥኖ አስገባው። ወይቤ ረከብኩ ብእሴ እምደቂቀ ፄዋ ረከብኩ ብእሴ እምደቂቀ ፄዋ ይሁዳ ዘይነግርዎ ለንጉሥ ህልሞ ወፍካሬሁ ለንጉሥ ህልሙንም ትርጓሜውንም የሚነግረው ከይሁዳ ከተማረኩ ልጆች ወገን ሰው አገኘሁ አለ። ወተሰጥዎ ንጉሥ ወይቤሎ ለዳንኤል ዘስሙ ብልጣሶር ንጉሥ መለሰ። ስሙ ብልጣሶር የሚባል ዳንኤልን እንዲህ አለው። ተክልኑ ትንግረኒ ህልምየ ዘርእይኩ ወፍካሬሁኒ ያየሁትን ህልሜን ትርጓሜውንም ትነግረኝ ዘንድ ትችላለህ? ዋውሳ ዳንኤል ቅድመ ንጉሥ ዳንኤል በንጉሥ ፊት መለሰ። ወይቤ ዝ ነገር ዘይስአል ንጉሥ ይህ ንጉሥ የሚጠይቀው ነገር የኮነ ለጠቢባን ጠቢባን ነን ለሚሉ ወይ ለማእምራን አዋቆች ነን ለሚሉ አይደለም ወኢ ለሰብአ ሰገል ለሚጠነቁሉ ሰዎች አይደለም። ወኢ ለሰብአ ስራይ ኢይክሉ ይንግሩ ነገሮ ለንጉሥ ስር የሚምሱ ቅጠል የሚበጥሱ የንጉሥን ነገር መናገር የሚችሉ አይደለም። ዳእሙ ሀሎ አምላክ ውስተ ሰማይ ዘይከስት ዘኅቡእ የተሰወረውን የሚገልጥ ፈጣሪ በሰማይ አለ እንጂ። ወውእቱ አርአዮ ለንጉሥ ናቡከደነጾር ዘሃሎ ይኩን በዳሃሪ መዋዕል በኋላ ዘመን ይሆን ዘንድ ያለውን ለንጉሥ ላንተ ገልጦልሃል። ከመዝ ውእቱ ህልምከ ዘርእከ ያየኸው ህልምህ እንዲህ ነው። ወራእየ ርእስከ በውስተ ምስካብከ ንጉሥ ንጉሥ ተኝተህ ሳለ ራስህ ህልም ሲያይ አየህ። አንድም ራስህ ህልም ሲያይ አየህ። አንድም ዘውስተ ነፍስከ ይላል የራስህን ጥፋት አየህ። እስመሃለይከ ምንተ ይከውን እምድህሬከ ካንተ በኋላ የሚሆነውን አስበሃልና። ወዘይከስት ህውአ አርአየከ ዘሃሎ ይኩን የተሰወረውን የሚገልጥ አምላክ በኋላ ዘመን የሚሆነውን ገልጦልሃል። ከዕለታት አንድ ቀን በሰገነት ተቀምጠህ ሳለ የሴት ወይዘሮ የወንድ መኮንን ሲወጣ ሲገባ፣ ሲታጠቅ ሲፈታ አይተህ እኔ ይህን ዓለም እንደ ገል ቀጥቅጬ እንደ ሰም አቅልጬ ገዛሁት ከኔ በኋላ የሚነሳው ንጉሥ ከኔ የሚያንስ ይሆን ወይስ ከኔ የሚበልጥ ብለህ አስበሃልና። ወአነሂ አኮ በጥበብየ እምኩሉ እጓለ እመሕያው ዘተከስተ ሊተ ዘህቡዕ እኔም ከሰው ሁሉ ይልቅ የተሰወረው ምስጢር በጥበቤ የተገለጠልኝ አይደለም። ታይሙ ከመንግሮ ለንጉሥ ፍካሬሁ ከመታይምር ዘሃለይከ በልብከ በልብህ ያሰብኸውን ታውቅ ዘንድ ትርጓሜውን ላንተ ለንጉሥ እነግርህ ዘንድ ነው እንጂ። አንተ ንጉሥ ርኢከ ንጉሥ አንተ አየህ። ወናሁ ምስል አሃዱ አብይ አንድ ታላቅ ምስል ቁሞ አየህ። ወገጹ ይንየጽር ቅድሜከ ፊቱ ወደ አንተ ሲመለከት አየኸው። እኔ አንተ ነህ አንተ እኔ ነኝ ሲል ወግሩም ራእዩ ለውእቱ ምስል የምስሉም መልኩ ልዩ ነው። ርእሱ ዘወርቅ ጽሩይ ራሱ የጠራ ወርቅ ነው ማለት ርእሱ ዘወርቅ የተባልህ አንተ ነህ። ወርቅ መክብበ ንዋያት ነው፣ አንተም ንጉሠ ነገሥት ነህና። እደዊሁ ወእንግድአሁ ወመዝራዕቱ ዘብሩር እጁ ደረቱ ክንዱ የብር ነው የተባለ ዳርዮስ ነው። ከወርቅ ብር ያንሳል እሱም በመንግስት ካንተ ያንሳልና። ከእርሱ ወሐቁየሁ ዘብርት ሆዱ ወገቡ የብርት ነው የተባለ ቂሮስ ነው። የብርት ድምፁ ከሩቅ ይሰማል፣ የእሱም ዜና መንግስቱ ከሩቅ ይሰማልና። አቁያጺሁ ዘሐጺን ጭሞቹ የብረት ናቸው የተባለ እስክንድር ነው። ብረት ጽኑዕ ነው እሱም ጽኑ ንጉሥ ነውና። ወእምኔሁ መንፈቀ እገሪሁ ዘሐሴን ወመንፈቀ እገሪሁ ዘልህግት ከዚህም እኩሌታ እግሩ የብረት ነው፣ እኩሌታ እግሩ የሸክላ ነው። አቆልቁሎ አቆልቁሎ ነው ቢሉ እንደ አፍራሪቆን ድንኳን ሁኖ አይቶታል። አግድሞ አግድሞ ነው ቢሉ እንደ ነፍጥ መሸቢያ እንደ በርኖስ አዝራር እንደ አልጋ ዙፋን ሆኖ አይቶታል። በብረት የተመሰሉ በጥሊሞስ አንጥያኮስ ናቸው። በሸክላ የተመሰሉ ሰልፎስ ደማጥርያኖስ ናቸው። ወእንዘ ትኔጽር ተበትከ እብን ዐቢይ እምደብር ዘእንበለ እድ ተመትረም ይላል። ይህን ስትመለከት ከረጅም ተራራ እጅ ሳይነካው ታላቅ ደንጊያ ተፈንቅልቦ ወወረደ ዲበ እገሪሁ ዘሐሲን ወዘልህኩት የብረትና የሸክላ ከሚሆን ከእግሩ ላይ ወደቀ። ወሐረጾ ለዝልሁ ፈጽሞ አደቀቀው። ወንዝ ታርጸ በምይር ከዚህ በኋላ በአንድ ጊዜ ደቀቀ። ልህቁቱሂ በፊት ሸክላው፣ ወሐጺኑሂ ቀጥሎ ብረቱ፣ ወብርቱሂ ቀጥሎ ብርቱ፣ ወብሩሩሂ ቀጥሎ ብሩ፣ ወወርቁሂ ቀጥሎ ወርቁ ደቀቀ። ወኮነ ከመጸበለ አውድ ዘማዕረር ዘይነስኦ ነፋስ ኩሎ ነፋስ እንደሚበትነው በመከር አውድማ እንዳለ ትቢያ ሆነ። አንድም ነፋስ አጠፋው። ወይተአውቀ መካኑ ቦታው አልታወቀም። አንድም ቦታው እንዳልታወቀ ሆነ። ወዝኩ እብን ዘቀጥቀጦ ለምስል ኮነ ደብረ አብየ ወመልአ ኩሎ ምድረ ምስሉን የቀጠቀጠው ያ ደንጊያ ተራራ አህሎ ምድሩን ሲመላ አየኸው። ዝውእቱ ህልምከ ህልምህ ይህ ነው። ወፍካሬውኒ እነግር ቅድመ ንጉሥ ትርጓሜውንም በንጉሥ ፊት እናገራለሁ። አንተ ንጉሥ ንጉሠ ነገሥት ዘወሃበከ አምላከ ሰማይ መንግሥተ ጽኑዓ ሰማይን የፈጠረ አምላክ ጽኑዕ መንግስትን የሰጠህ ንጉሠ ነገሥት የምትሆን ንጉሥ አንተ ነህ። ወኃይለ ወክብረ በኩሉ ምድር ኃይልን ክብርን በዓለሙ ሁሉ የሰጠህ ወበኩሉ በሐውርት ሀበይነብሩ ደቂቀ ጓለ እመሕያው የሰው ሁሉ ልጆች በሚኖሩበት አገር የሰጠህ ወአርዌ ገዳም ወአእዋፈ ሰማይ ወአሳተ ባሕር ወሀበከ ውስተ እሌከ አራዊት አእዋፍ አሳተ ባሕር የሚኖሩበትን በእጅህ የሰጠህ ወሴመከ እግዚአ ለኩሉ ለሁሉ ጌታ አድርጎ የሾመህ አንተ ውእቱ ርእሱ ዘወርቅ ርእሱ ዘወርቅ የተባልህ አንተ ነህ። ወእምድኅሬከ ይቀውም ካልእ ንጉሥ ዘይቴሀ ትምኔከ ካንተ በኋላ ሁለተኛ ሌላ ንጉሥ ይነግሣል ይነግሣል ያለው ካንተ የሚያንስ ዳርዮስ ነው። ወውእቱ ዝኩ ዘብሩር እንግዳሁ ዘብሩር የተባለ ይህ ነው። ወዘኩሰ ዘብርት ሐቁየሁ ዘብርት የተባለ ሳልስ መንግሥት ዘይኩየንን ዘይኩየንን ኩሎ ምድረ ዓለሙን ሁሉ የሚገዛ ሦስተኛ መንግሥት ቂሮስ ነው። ወራብዕ መንግሥት ጽኑዕ ውእቱ ከመሐሲን አራተኛው መንግሥት እንደ ብረት ጽኑዕ የሚሆን እስክንድር ነው። ወበከመ ሐጺን ያደክሞ ለኩሉ ወያደቅቆ ከማዉ ይመውኦ ለኩሉ ወያገርሮ ወያገርሮ ብረት ሁሉን እንዲያደክም እንዲያደቅ እስክንድር ሁሉን ድል ይነሳል ይገዛል። ወዝኒ ዘርኢከ እገሪሁ ወአጻብዒሁ መንፈቁ ልህክት ወመንፈቁ ሐጺን እግሩ ጣቱ እኩሉ ሸክላ እኩሉ ብረት ሆኖ ያየኸው ስለ መንግስቱ ንፉቅ ውእቱ መንግስቱ ልዩ ልዩ ነውና። ወእምጉንዱ ለሐሲን ውስቴቱ በከመ ርኢከ ሐሲን ኢድሙር ምስለ ልህቅት ከጉልበቱ በታች በባቱ ስፍራ በአባቱ ስፍራ እኩሌታው ሸክላ እኩሌታው ብረት ሆኖ ያየኸው እንደ ውሃና እንደ ወተት ተቀላቅለው ሳሉ ሳይቀላቀሉ ያያቸው። ወአጻብዓ እገሪሁኒ መንፈቁ ሐጺን ወመንፈቁ ልህብት አጻብዓ እገሪሁኒ ለማለት ደግሞታል። የእግሩም ጣት እኩሌታው የሸክላ እኩሌታው የብረት ሆኖ ያየኸው መንፈቀ መንግስቱ ጽኑዕ የመንግስቱ እኩሌታ ጽኑዕ ነው ማለት አንጢያኮስ በጥሊሞስ ጽኑዓን ናቸው። ወመንፈቀ መንግስቱ ይትቀጠቀጥ የመንግስቱ እኩሌታ ደካማ ነው ማለት ሰልፎስ ደማትርያኖስ ድኩማን ናቸው። ወዝኒ ዘርኢከ ሐጺን ወልህቅት እንዘ ኢድሙር ከማሁ ህውሳን ምንቱ ለዘርአ እጓለ እመሕያው ወይኮኑ ድሙራነ ዝንቱ ምስለ ዝኩ በከመ ርኢከ እይደመር ሐጺን ምስለ ርህብት ተቀላቅለው ሳሉ ሳይቀላቀሉ ያየሃቸው የአዳም ልጆች በመሆን ተቀላቅለው ሳሉ ያልተቀላቀሉ ናቸው። ቀይና ጥቁር፣ ረጅምና አጭር፣ ክፉና መልካም ናቸው። አንድም የእስክንድር ልጆች በመሆን ሳይቀላቀሉ መንግስቱን በመውረስ የተቀላቀሉ ናቸው። ወበመዋዕሊሆሙ ለእሙንቱ ነገሥት ይመጽእ አምላከ ሰማይ በእነዚህ ዘመን ሰማይን የፈጠረ አምላክ ይመጣል። ወይነስ መንግሥተ ዘለዓለም ዘኢሃልቅ ወዘኢትወሃብ ለካልእ ሕዝብ ለሌላ ወገን የማይሰጥ ለዘላለም የማይፈጸም መንግስትን እጅ ያደርጋል። ወመንግስቱ ይመውእ ወያገርር ኩሎ ነገሥተ መንግስቱ ድል ይነሳል፣ ነገስታቱን ሁሉ ያስገዛል። ወውእቱ ይቀውም ለዓለም እሱ ለዘላለም ጸንቶ ይኖራል። ወዘከመ ርእይከ እምደብር ተበትከ ወወረደ እብን ዘንበለ እድ ተመክረም ይላል። ከተራራ እጅ ሳይነካው ተፈንቅሎ የወረደው ደንጊያ ወሐረፀ ዝህብቶሂ ወሐፅኖሂ ወብርቶሂ ወብሩሮሂ ወወርቆሂ ሸክላውን፣ ብረቱን፣ ብርቱን፣ ብሩን፣ ወርቁን ቀጥቅጦ በዓለም ሲመላ ያየኸው አምላክ አቢይ አርአዮ ለንጉሥ ዘሃሎ ይኩን ከመዝ በኋላ ዘመን ይደረግ ዘንድ ያለውን ገናና ጽኑዕ የሚሆን ፈጣሪ ለንጉሥ ለአንተ ገልጦልሃል። ወእሙን ህልሙ ወርቱዕ ፍካሬሁ ህልሙ እውነት ነው፣ ትርጓሜውም የቀና ነው። የእብን ምሳሌ እንደ ውዳሴ ማርያም ነው። ወሶቢሃ ሰገደ ንጉሥ ናቡከደነጾር በገጹ ያን ጊዜ ናቡከደነጾር በግንባሩ ፍግም ብሎ ሰገደ። ወለ ዳንኤልኒ አክበሮ ፈድባደ ዳንኤልንም ፈጽሞ አከበረው። ወወሃቦ አምሃ ወመሃና እጅ መንሻ አምሃ ሰጠው። ወተሰጦ ንጉሥ ለዳንኤል ወይቤሎ ንጉሥ መለሰለት። ዳንኤልን እንዲህ አለው አማን አምላክ ክሙ አምላከ አማልክት ውእቱ ፈጣሪያችሁ በእውነት የካህናት ፈጣሪ ነው። ወእግዚአ አጋእስት የጌቶች ጌታ ነው። ወንጉሠ ነገሥት ዘይከስት ዘህቡእ የተሰወረውን የሚገልጥ ንጉሠ ነገሥት ነው። እስመ ክህልከ አእምሮ ዘንተ ዘክዱን የተሰወረውን ይህን ማወቅ ተችሎሃልና። ወአእበዮ ንጉሥ ለዳንኤል ንጉሥ ዳንኤልን አከበረው አገነነው። ወብዙሃ ፈተቶ ብዙ ድርጎ ዳረገው። ወውሃቦ አብያተ ቤት ንብረት ሰጠው። አንድም አብያተ ቢል ገናና ገናና ነገር አደረገለት። ወሴሞ ለኩሉ በሐወርተ ባቢሎን መልአከ በባቢሎን ሁሉ ቢትወደድ አድርጎ ሾመው። ወመኮንነ ለኩሉ ጠቢባነ ባቢሎን በባቢሎን ላሉ አዋቆች ሁሉ ገዥ አድርጎ ሾመው። ወሰአለ ዳንኤል በሀበ ንጉሥ ወግዴ በዘመኑ እንዲሉ ዳንኤል ከንጉሥ ተካሶ ወሴሞሙ ለሲድራቅ ሲድራቅን ቀኛዝማችነት ወሚሳቅ ሚሳቅን ግራዝማችነት ወአብደናጎ ላይለኩሉ ግብረ በሐወርተ ባቢሎን አብደናጎን በባቢሎን አገር ላይ በባቢሎን አገር ስራ ላይ ሁሉ ከንቲባነት ሾመው። ወዳንኤልሰ ውስተ አጸደ መንግሥት ዳንኤል ግን በከተማ የሚኖር ሆነ። እነሱ በውጭ እሱ በከተማ የሚኖሩ ሆነዋል። ስለምን ቢሉ ነገረ ሰሪ ጠላት ለመጠበቅ ነው። አንድም ትምህርት ይሰፋል ብሎ